ሰላም ጤና ይስጥልን። ቤት ቤት ሰላም ነው። ታሪኩ ነኝ ኮሳና እሺ፣ ታሪኩ cash out ማለት ፈልገው እሺ፣
ምን ላይ cash out ልበልላችሁ?
በትኬት አ፣ እሺ፣ አንዴ ቆይ ጠብቀኝ።
አቤት ታሪኩ ሰላም ነው።
እግዚአብሔር ይመስገን። ስፖርት ላይ cash out ማለት ፈልገው ምን ላይ cash out ልበልላችሁ?
እዚህ ጥግ ላይ my bet የሚለው አለ አይደለ?
ምን የሚለው my bet በዚህ በቀኝ በኩል
my bet bet ሚል ነው ያለው። my የለው front page ላይ የ cashier ኦ just direct login እንዳደረጋችሁ bet ላይ ገብታችሁ የ cashier ኡ ላይ
አዎ፣
እሺ ማይ ቤት
አገኘው እም፣ የለም አራን ለፊት ለፊት እኮ ነው bet ላይ አይደል ያለው የ cashier ኦ መግለጫ ላይ አ ታዲያ በዚህ በኩል my bet የሚል እኮ አለ እንዳለ ኮድ የምታስገባባቸው ታች በተደረደረው box ላይ እሺ ኮድ ማስገቢያዎቹ ላይ እሺ እላይ በስ በሱ በሱ ዘርፍ ለማለት ነው።
እሺ፣ ከሱ በላይ ኮድ ከማስገቢያው በላይ ነው።
my bet የሚል የለም እንደዚህ ሁለት ልጅ
ምንም አልመሰለኝም።
ወይ AnyDesk ኡን ላከው እስኪ እሺ፣ AnyDesk ልላክልሽ አንዴ።
እም።